ሄሎ ሄሎ እ ሰላም ነው?
ከቤት ቤት ነበር የምደውልልህ።
አዎ ቦነስ እ- አልገባልኝ ብለኸኝ ነበረ።
አህ ቦነስ እ፣ ሰላሳ አንድ ጊዜ እንትን ብሎ ነበር ግን አካውንት አ- አካውንት ላይ አያሳይም።
እኮ አካውንት ክለባህሪም ሀያ አንድ ሀያ አንድ ብር እየሆን አልጨመረለን።
አካውንት ላይ አልጨመረም እንደዛ።
ቦነስ እንኳን መግባቱ በፊት ስንት ብር ነበር የነበረከ?
ሄሎ ሄሎ አ፣ ቦነሱ ከመግባቱ በፊት ቦነሱ ገባ ካልን በዛ በፊት ስንት ብር ነበር የነበረህ?
አስራ አንድ ሺ ስድስት መቶ ስልሳ ስምንት ብር ነው የነበረው።
አይደለም መጀመሪያ ቦነሱ መግባት ሳይጀምር በፊት ምንም አልነበረም። ሰባ ሶስት ሳንቲም ነበር የነበረው። ከዛ ሁለት ጊዜ ሀያ አንድ ሀያ አንድ ብር ገባልህ። ከዛ እዛ በኋላ ይኮ ነው።
sport win ያረከው አምስት አየን ጊዜ እኮ።
አንዳንድ ሺህ ብር ገባልህ። መጀመሪያ ሀያ አንድ ሀያ አንድ ብር ገብቶልህ
ግና በዚህ ስልክ ነው እርግጠኛ ነሽ?
ያው አስራ አንድ አይ- ሺህ ስድስት መቶ ስልሳ ዘጠኝ ብር የመጣው bonus ና sport win ያደረግከው ተጀምሮ ነው።
ነው okay። እኔ ደግሞ እኮ አላወኩም ማታ ላይ እንትን ሲል እ፣ bonus ም check ለማድረግ ነው።
አይ አለም ቦነሶቹ እንዳለ ገብተውልሃል።
አንድ ላይ ነው እንትን የሚለው ሁሉም አይ ነው ሀያ አንድ ሀያ አንድ ብር እየሆነ ሰላሳ ጊዜ ገብቶልሃል።
Okay። እሺ፣ እሺ እናት፣ እሺ፣ thank you፣ እሺ፣ እሺ መልካም Sorry፣ እሺ።